ኧረ የሆነ ኢሜል ቢኖራችሁ እኮ ምርጥ ነበር። የሆነ ነገር ታግዙኝ ነበር። የተደረገ በቃ ብዛቱ ብዙ ነው። በጣም ብዙ ነው።
Hello Hello ወይ ደብሊ ዴቭ እንዴት ነህ?
ሰላም ሰላም ነው አባ hello hello ሄሎ ሄሎ ሄሎ